ጤና ቤት እባክዎን እንርዳው።
ጤና ይስጥልኝ። ቤት ለቤት agent ለመሆን ምን እንደሚያስፈልግ ለማወቅ ፈልጌ ነበር።
አሁን ደውለህልኝ ነበር?
አዎ፣ ስልክ ዘጋብኝ።
አቤል?
አዎ አዎ። ምን ነበረ እየጠየከኝ የነበረው?
agent ለመሆን ለ virtual ኡም ለስፖርቱም ሰላሳ አምስት ሰላሳ አምስት ነው ማስይዘው
ለብቻው ሳይሆን አንድ ሰላሳ አምስት ሺህ ብር አስይዘህ ሁለቱንም install ያደርጉልሃል።
ሁለቱንም ለአንድ ቦታ ነው እያወራን ያለ ነው አይደለም?
እኮ ለአንድ ቦታ አዎ አዎ ሁለቱንም አንድ ቤት ላይ የማጫውተው።
ያደርጋሉ። አዎ እናደርጋለን።
እሺ ተርፌስ ኮሚሽን የኔ ኮሚሽን እንደ የሚታሰበው virtual game ኦቹ ሲሆን አንዴ ጠብቀኝ፣ እ?
አንዴ ጠብቀኝ።
እሺ እሺ